ድዶ አፍንጫ ልሳን መልካም ከንፈረ ሙዳይ ጥርሷ ሽገዳይ ቁመናዋን ሽንጧን ላየው ላያገኘው እህነው የሚያሰኘው አቤት ጉድነው የሚያሰኘው እህነው የሚያሰኘው አቤት ጉድነው የሚያሰኘው እንደ ፀሐይ እንደ ኮከብ ማንም ጎበዝ ላይደርስባት ገባት ቤቷ መንገድ ጠቧት ለእኔ እያለ እያጀባ የአይኗ ጨረር የሚራጨው የስንቱን ቀልብ አወራጨው የሷስ ነገር የሷ ስራ የብርቱካን የትርንጎ የወይን ፍሬ ደግሞ ማንጎ በአጥሯ ዙሪያ ተንዠርቆ ጎበዝ ሁሉ አሰብስቦ ላያገኛት ተንሰብስቦ የሷስ ነገር የሷ ስራ አይኗ የብርጓል ስንደዶ አፍንጫ ልሳነ መልካም ከንፈረ ሙዳይ ጥርሷ ሽገዳይ ቁመናዋን ሽንጧን ላየው ላያገኘው እህነው የሚያሰኘው አቤት ጉድ ነው የሚያሰኘው እህነው የሚያሰኘው አቤት ጉድ ነው የሚያሰኘው በፈገግታ አዘናግታ የሁሉን ልብ እንዳሸችው ጦር ሳትመር ሳትዋጋ ስንቱን ጀግና ድል ነሳቸው። ደመ ሙሉ ደመ ንጥር የተቀባች ልዩ ሚስጥር የሷስ ነገር የሷ ስራ ግርማ ያላት አንንቆ መሳይ ውብ እንደሷ ደግሞ ማላይ የምትደርሰው ለኑሮ ጣ ታምር ሆነ ዓለም አትውጣ ሁሉም ባዩ ጉጉት ላይ ነው አነ እድለኛው አነ እስቲ ማን ነው ሁሉም ባይኑ ጉጉት ላይ ነው አነ እድለኛው እስቲ ማን ነው እስቲ እስቲ እስቲ